ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎት?
ጤና ይስጥልን ሰላም ነው?
እግዚአብሔር ይመስገን።
እንትና ወጪ order አድርጌ እኮ ምንም balance ቀንሶ ግን አልገባልኝ።
ከምን ከ transaction history ላይ ቀንሶ ነበር?
አዎ ከመቼ እንትን ላይ ቀንሷል። ቤት ሺህ order አድርጌ ነበረ።
እሺ ምልክት አድ- ያድርጉበትና ከ transaction history ላይ screenshot አድርገው ይላኩልን ወደ እኛ ያልገባለው transaction ምን ላይ ነው?
more የሚል አለ ከሁሉ ስፖርት account ዎ ላይ more የምትለው ውስጥ ገብተው transaction history ያገኛሉ። ያን transa- transaction history ያልገባሉትን ምልክት አድርገው screenshot አድርገው በቴሌግራም ይላኩልን።
ላድርግሽ።
አዎ እሺ መልካም ቀን።